ሄሎ
አቤት ሰላም ጤና ይስጥልኝ። ቴሌቪ
አብሮች ይስጥልኝ አለን። ምን ደርሰው
እ
ምን ደርሰው
አቤት የቼሌን ጨዋታ ለመጫወት
ምን አሉ?
ስለ አገልግሎት ማወቅ- ማወቅ ፈልጌ ይሄ ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አላቸው። game ኡን ለመጫወት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ መመዝገብ፣ ሶስት ቁጥር ላይ ለመጫወት የሚላለ ሰባት ቁጥር ላይ ቋንቋ ይምረጡ፣ አማርኛና እንግሊዝኛ አለ። game ኡን ሲጫወቱ ያላቸው ሽልማቶች ላፕቶፕ ስልክ ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ። game ኡን ይዩትና ግልጽ ያልሆነ ነገር ካለ ያሳውቁ።
እሺ